Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነው የደወልኩለት።
እሺ ወሳኔ ነሽ product ተቀብሎ ነበር አይደል? አሁን ከ driver አዎ ተቀብያለሁ።
Okay። አዎ ኮድ አልሰጡትም መሰለኝ ለሱ ሰጠሁት።
ሰጡት።
አዎ እሺ እናመሰግናለን።
ሰጥቻለሁ። ሰባት item ነው የሰባት item ኮድ ወስዷል።
በቃ እሺ። እኔ እንትን ለማድረግ ነበር የደወልኩት ኮድ ልሰጠው እርስዎ መረከቦቱን check ለማድረግ ነው የደወልኩት። ለዛ ነው።
እሺ በእኔ የታዘዘውን ሰባት አይተም ተረክቤያለሁ።
እሺ እናመሰግናለን። እሺ መልካም ቀን።